የልጤና ያለ አምቡላንስ በኮሚል እርዳው።
አምቡላንስ ፈልጌ ነበር።
ከየት ወዴት ነው የፈለግሽው?
እ ከየት ወዴት ነው የፈለግሽው?
ወደ stroke center ከየት ከየት?
ከሸጎሌ ወደ ሲኤምሲ።
ከሸጎሌ
አዎ
ሸጎሌ ወዴት?
ሲኤምሲ አይ ሲኤምሲ አይሲሲ stroke center ያለበት Okay stroke center።
አዎ
የታካሚ ሁኔታ ምንድን ነው? ምን ታሞ